hello hello ሰላም ጤና ይስጥልን
ደህና
አለን ምን ልርዳዎት ቴሌዊ
እ
ምን ልርዳዎት ቴሌዊን ይሰማል
ኔትወርክ ነው መሰለኝ አይሰማም
ይሰማል ይሰማል እኔ እየሰማሁት ነው ምን ልርዳዎት